Hello ጤና ይስጥልን ቤስት ቤት
ስሪት pattern ረስቼ forget ብዬ የተላከው message ኡ ራሱ አስገብቼ እምቢ አለችኝ።
message ኡ ስታስገባ copy paste አድርገው። እሺ ስትጽፈው ልትሳሳት ትችላለህ።
አሀ፣ ስትጽፈው ልትሳሳት ስለምትችል copy paste አድርገው message ኡን።
ኮፒ ፔስት አዎ ኮፒ paste አድርገው፣
ከዛስ
ከዛ ይሰራልሃል። ስትጽፈው ስለምትሳሳት ነው። እሺ
ምን ያቃቶት ምን ሊሆን በእናትሽ ደግሞ ብር ውስጥ አለው።
አዎ ገባኝ እኮ forget password ካልክ SMS message የተላከልህን copy paste አድርገው። ኮፒ አድርግና ከዛ ቤስት ቤት ላይ ግባና paste በለው። እሺ ይገባል ወደ account